ሄሎ እሺ አቤት እንዴት ነህ ሰላም ነው ሄሊኮፕተሩ እናንተ ናችሁ ያወጣችሁት ደብዳቤ
አዎ እሺ ትልክልናለህ የሚስተካከል አለው ነው እ መሲ ነመ ከመሲ ነው ቆይ ልላክ ልንገራት እሺ ትላክልኝ ቴሌግራም ላይ እሺ እሺ ሄሊኮፕተር ጋር ነው አዎ ሄሊኮፕተር ከየት ነው የወጣው ደብዳቤ እኮ ደብዳቤ ስም ይስተካከላል ሶፍት ኮፒ የት ነው ያለው የት ነው የተጻፈው